Hello hello
አቤት ሰላም ጤና ይስጥልን ደስታ
አቤት ከ We Plus ነበር የምደውለው እ?
ከ We Plus ነበር የምደውለው የእኛን መተግበሪያ አውርደው ነበር
እሺ አቤት የእኛን መተግበሪያ አውርደው ነበር የእኛን application አዎ እሺ አሁን ለአሽከርካሪነት ነው ወይስ ለተጠቃሚነት
ያስራ ሊጣ ለእንቺ ባንድ እሺ እንትና አውርደሽው ነበር አለ ቆይ አንዴ hello Hello አቤት ጤና ይስጥልን
እግዚአብሔር ይመስገን ለአሽከርካሪነት ነው ወይስ ለተጠቃሚነት ነበር app ኡን ያወረድሽው እ፣ ለተጠቃሚነት ነበር ያወረድኩት እሺ አሁን አንቺ የተመዘገብሽው አሽከርካሪዎች የሚመዘገቡት ላይ We Plus solution provider የሚለው ላይ ነው OK እና ተጠቃሚ ከሆንሽ We Plus solution user የምትላለች እሺ እሷን አውርደሽ እ፣ እንድትጠቀሚ እና አሸናፊ የሚያደርግሽን referral code ም እዛ ላይ እንድታገኚ ነው እሺ እሺ አመሰግናለሁ እሺ አመሰግናለሁ መልካም ቀን ይሁንልሽ አሜን ለአንቺም እንደዚያው እሺ ታንኪዩ